Hello. hello ብሎ hello ስሞ ስሞ hello hello ሰላም ጤና ይስጥልን።
አወስ ሰላም ነው።
እሺ ሰላም።
ስኬት ነበር postponed ብሎ ወይኔ ያልኩት እሺ አልተለቀቀም።
cashier code ኡን ትነግረኛለህ?
እሺ cashier code እሺ ልንገርሽ አስር
እሺ አስር ሀያ አንድ
እሺ
ሰባ ስድስት እሺ አርባ ዘጠኝ
ያላለቀ ጨዋታ አለ። እሺ postponed የሆነ አዎ የባየር ሙኒክ እና አዎ፣ አዎ፣ ሌላው ትንሽ አልፏል።
ጠብቀው። አዎ ትንሽ ጠብቀው።
ጠብቅ